ጤና ይስጥልኝ ሪስፖርት ነው እባክዎ የምንረዳው?
ጤና ይስጥልኝ ቤተ ጥርስ
አብሮ አብሮ ይስጥልን።
አይ ዊዝድሮው እንትን አድርጌ ነበር ነበር አራት ሺህ ምናምን አልገባም ቴሌብር ላይ
እሺ ቴሌግራም ላይ ልከዋል?
አይ ነው ከበ እንትን ነበር ከሁሉ ስፖርት ከውስጥ withdraw አድርጌው ነበር ወደ ቴሌብር ከ transaction ኖት ከዛ ላይ አልገባልኝም።
ያልገባለትን ይላኩልን ቴሌግራም ላይ አ?
ከ transaction ኖት ላይ ቴሌግራም ላይ ያልገባለትን ላክልኝ?
ይላኩልን እ? የእንትኑ ኮዱ ከ transaction ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን አ
ቴሌግራም ላይ ይላኩልን ደንበኛችን
እሺ በቴሌግራም በዚህ በትኑ እሺ አዎ ቴ- ከ transaction history ላይ ያልገባለትን withdraw አድርገው ነው አይደል ያልገባለት
withdraw አድርገዋል ከዛ እንትን ቀንሷል ብሩ ቀንሶታል ከዛ እንትን ጋር አልገባም እኮ ያልገባለትን ፎቶ አንስተው ቴሌብር ላይ።
በቴሌግራም ይላኩልን
ደረሰኝ እኮ የለውም በቃ transaction history ላይ ተብሏል አለ ከዛ ግን ቀንሶታል እንትኑ እኮ transaction history ላይ አለ አለ ስር ላይ
ከዛ ላይ ያገኙታል እሺ እሺ ቴሌግራም ላይ ይላኩልን እሺ check ላድርገው እሺ እሺ thank you እሺ